Hello ደህና ነው። ሰላም ነው።
ሰላም ጤና ይስጥልኝ።
እንዴት ነው?
ሰላም እንዴት ነው?
ሌላ እንትን ይህን ቁጥር ከ ከካራት ከተማ ግብርና ወስጄ ነበር።
እሺ
እንትን ያ ጫጩት የአንድ ቀን ጫጩቶችን ወስጄ ማርባት ፈልጌ ነበርና ሂደቱን ጨርሼ ነበር። ዝግ- ዝግጅት አድርጌ ነበር። እንዴት በምን አይነት መልኩ ላገኝ እችላለሁ?
እ
በምን አይነት መንገድ ላገኛቸው እችላለሁ ብዬ
አዎ ለመጀመር ነው።
አዎ
እሺ እ ከየት ነበር የደወልክልኝ?
አዎ ከኮንሶ ነው።
ኮንሶ ነው።
አዎ
ኮንሶ እሺ፣ ወረዳውን ትነግረኛለህ?
ከ- ካራት ከተማ ውስጥ
እ እ
ካራት ከተማ
ከራት ነው። ከራት አዎ አዎ
ጠብቀኝ እስቲ።
እሺ
ኮንሶ ከአራት አይደለ?
hello
ከአራት ነው አይደለ? ከተማው አዎ
አዎ። እሺ የእኛ ተወካይ እዛ አካባቢ እዛ አካባቢ አለ እ ዶክተር ጉባኤ የሚባል
አዎ አ እሱን እኮ እንትን ቢት ተብሏል። ስማ ምን እሱን እሱ ሲ- ሲስተሙ ትቻለሁ ወደ ሌላ ስራ ገብቻለሁ ተብሏል። ጉባኤም ባለው እ እ ስልኩም ነበረኝ። አዎ ት- ትቻለሁ እሺ
ተብሏል።
ስራውን ነው ይቶ አዎ
እሺ እ አሀ እየሰራው አይደለም ነው ያለክ?
አዎ እዚህ ያሉት ባለሙያዎች እሱ ጋር ስትቶ ሌላ ስራ ላይ እና ይሄን ቁጥር ወስድና በሱ ጠይቃ አነጋገር ነው ያለው።
ጥሩ የሌላ ዶክተር ስልክ እሰጥሃለሁኝ ችግር የለውም እ ዶክተር ተከታል የሚባል አለ የእሱን ስልክ የለህም አይደለ አዎ
እሺ የእሱን ስልክ እሰጥሃለሁኝ እ እ ለመያዝ መቻል አዎ ይገናል።
ዜሮ ዘጠኝ አስር
አስራ
አስር
ዜሮ ዘጠኝ አስር ሰማንያ እ
አርባ አራት ዘጠና ዘጠኝ እሺ ማነው ስሙ?
ዶክተር ተከ- እ ተከተል
ዶክተር ተከተል ይባላል ተከተል።
አዎ
እሺ
እሺ ስለዚህ ስምህን ንገረኝ እስቲ ያንተን ስም የኔ አዎ።
ሳይን ሳይን በየነ ፋይን ነው ሳይን በየነ
ፋይን በየነ ዜሮ ዘጠኝ ስልክ ቁጥርህን ንገረኝ ዜሮ ዘጠኝ አስራ ስድስት እህ ሀምሳ ዘጠኝ እህ ዜሮ ዘጠኝ ሰባ አምስት
ዜሮ ዘጠኝ ሰባ አምስት ሰባ አምስት እድሜክ ስንት ነው
የኔ አዎ
አርባ
አርባ ስንት አርባ
አርባ ጥሩ እሺ አ፣ አመሰግናለሁ በጣም ለእሱ ደውልለትና ለስራውን ለመጀመር እንደፈለግ ንገረውና ከእሱ ጋር ከእሱ በቂ መረጃ ታገኛለህ እሺ እሺ መልካም ጊዜ ይሆንልህ እሺ